Hello hello፣ ጤና ይስጥልኝ። Hello፣ አይሰማም?
ይሰማል።
ከውዳ bike manufacturing ነበር የምደውልልክ።
አ
ከውዳ bike manufacturing ሳፊ ባጃጅ ነበር የምደውልልክ። አይሰማም?
ይሰማል፣ ይሰማል።
አዎ፣ ደውለክ ነበረ information ለመጠየቅ። I think
አዎ፣ ትናንትና አዎ፣
አዎ፣ ደውዬ ነበረ።
አዎ። እሺ፣ ምን ልርዳክ?
አ ምን ልርዳክ?
እንትን ማለት ፈልጌ ነበረ።
ምን
አ ምን?
ባዩ ዋናዋ
እሺ፣ የት አካባቢ ነክ?
ገረምሶ
የት
ገረምሶ
የት አካባቢ ነው? እሱ
አ እንትን አሰበን ታውቃለሽ?
የት?
ጭሮ ጭሮ
አይ አላውቅም። እሺ አይ እ የጠየኩ ቦታውን agent ስላለን ወደ ክፍለ ሀገር ምናልባት የቀረበውን እንትን ልልክ ነበር።
አ እሺ የትኛውን ነው እናንተ የፈለከው?
አድራሻ የት ነው?
እ?
አድራሻችሁ የት ነው?
አው እንትን ዋና office ኣችን አዲስ አበባ ለቡ መብራት ኃይል ነው። ወደ እ ክፍለ ሀገር ደግሞ አንዳንድ ቦታ ላይ agent አለ።
እሺ፣ ዋጋው ስንት ነው?
የትኛውን ነው የፈለከው አንተ? ሶስት ሳቢ ሰው የሚጭንና እ ስድስት ሰው የሚጭን አለን።
የሶስት አሁን ሰውን እጃችን ላይ ሶስት ሰው የሚጭነው አለ። እሺ ሶስት ያ ሰው ስንት ነው?
የሚጭነው ሶስት ሰው አዎ የሚጭነው እ ሰባት መቶ ሺህ ብር ነው።
አይቀንስም? አ አዎ ዋጋው fix ነው።
ከዛ ላይ አይቀንስም ማለት ነው።
ዋጋችን fix ነው።
እሺ፣ እሺ፣ በቃ አዎ
ካላወቃችሁ እኔ እመጣለሁ።
ትመጣለክ?
አዎ
እሺ እሺ፣ እሺ።
ልደውልልክ ሌላ ጊዜ። መች ትመጣለክ?
አ
መች ኧረ ትመጣለክ?
በቃ በ- በተመኘኝ ትመጣለክ?
ጊዜ መጥቼ እደውላለሁ። አ hello፣ hello
አዎ መች መ- መ- ትመጣለክ?
ሲመጣ እደውላለሁ።
እሺ ደውልልን ስመጣ።
እሺ፣ እሺ።
እሺ መልካም ቀን።